Hello
ይኸውልሽ ሁለት መቶ ሰማንያ አንድ ሳይሆን ሰማንያ አንድ ነው። አንድ ቁጥር በስህተት መጻፍ የጨመርኩት መቶ ሰማንያ አንድ ሳይሆን ሰማንያ አንድ ነው።
ሰማንያ አንድ ስለዛ ሰባት ሰማንያ አንድ ሀያ ሶስት አዎ ሰማንያ አንድ ሀያ ሶስት ዜሮ ዘጠኝ ሁለት ሰባ አንድ ሰማንያ አንድ ሀያ ሶስት በቃ እሺ፣ እኛ መዝግበንዎት ቴሌብር እ፣ እንደዚህ የተሰሩትን ሰዎች አስረክቡን ባሉን ጊዜ አስረክበን check የሚያደርጉት ከሆነ check ያደርጋሉ። እሺ ከእነሱ side ለሌላም እነሱ ጊዜ ግን ባሉ- ማንም ሰው አዎ ከመንገድ ትራንስፖርትም አይደውልም ከቴሌብርም አይደውልም። password በፍጹም አይስጡም። እሺ እናመሰግናለን።